ሁሉ ጤና ይስጥልኝ ጉዳይ እናባላለን ባኩምልሽ ጋር
አብረን ስልም ዘላለም እባላለሁ። ትናንትና ተመዝግቤ ነበረ ስራ እሺ
እና ምንም አልተደወለልኝም። እንደውልሃል ምናምን ነበር ያለችው።
በመተግበሪያው ላይ የተመዘገቡት በአካል ቢሮ መጥተው ነው።
አይ እንዴት ዞሮ ነው?
በስልክ ነበር አ ስለዚህ አዎ እ ብዙ ተመዝጋቢዎች ስላሉ ነው። የእርሱም ተራ በሚደርስ ጊዜና ወንዶችን በምንጠራ ጊዜ እናሳውቆታለን፣ እንደውሎታለን።
እሺ የ Telegram link ምናምን ላሉ እና እሱን የስራ እንትናችንን check አድርገው ምናምን ብላኝ ነበረ።
አልተላከሎትም።
አዎ፣ እሱ አልተላከልኝም።
እሺ፣ በዚህ ቁጥር ነው አይደለም የሚጠቀሙ?
አዎ፣
እሺ፣ አሁን እልክሎታለሁኝ።
እሺ፣ እሺ፣ መልካም ቀን ይሁንልዎት።
እሺ።